hello ጤና ይስጥልን። አብሮ ይስጥልን።
ገንዶም kitchen ላይ ነው የደወሉት። ምን ልታወቅ?
ዩቲዩብ ላይ የስራ እንትን አይቼ ነበር የደወልኩት። አልቋል? ሌላ መሰል
አላለቀም። ሙሉ ቪዲዮን አይተውታል?
ሙሉ ቪዲዮን አይቼዋለሁ። ግን እንትን ማለት በምን ዘርፍ ምናምን እንደሆነ አላየሁም።
ከቪዲዮ ስር link አለ መመዝገቢያ link። በዛ ይግቡና ይመዝገቡ።
እሺ ግን የስራ ልምድ ይጠይቃል ግዴታ ነው አይደል? ስራ ልምድ እዛ ላይ ስለማያሳልፍሽ ስለማያሳልፍሽ ሶስት በዩ ሶስት በዩ እና ከዛ ያሳልፍሻል።
እሺ እና የሆነ እንትን ላይ ደግሞ የስራ ልምዳችን የምታስገቢበት link ነገር አለ። እሱን አስገቡ ይላል። እሱ እንዴት ነው የለፈው? አመሰግናለሁ በጣም